ሌላው ብርሃን አገናሽልኝ ሰላማቱ አለ ከቢሮ ነው የምደውልለት። የኮኮኑን እሺ።
አልሰ
አዎ ፓፕል የሚባለው የለም እያሉ ነው። ፒናፕል ጁስ እሺ እሺ ዛኩ- ያለ አይን- አ-
ሄሎ ሄሎ
ወይ ፓይናፕሉ የላችሁም እንዴ? የለው ከቢሮ ነው አይ አለ የምደውልለት ሊሰራ ነው።
አለ እየተሰራል ነው። ምን ያህል ደቂቃ ይቀራል? hello እ?
ምን ያህል ደቂቃ ይጨርሳል ተሰርቶ hello?
ለመውጣት? አቤት ተ- ምን ያህል ደቂቃ ይጨርሳል ምን ያህል ደቂቃ ተሰርቶ ይቆያል?
ለመውጣት? አዎ
እሺ እና እየሰራ ነው አናሱ
እኮ ምን ያህል ደቂቃ ይጨርሳል ተሰርቶ ይሰራል።
ለመውጣት ነው ያልኩህ እኮ።
አ ምን ያህል ደቂቃ ነው የምትቆየው? ነው አስር ደቂቃ በቃ ከዚህ በኋላ እንደዛ ከሆነ የኛውን order cancel አድርጉልኝ። እሺ?
አይ አይ እየሰራ ነው እየሰራው ልጁ እኮ ተዘፈለታል ገብቶኛል። አስር ደቂቃ መጠበቅ አይችልም customer ኣችን እና cancel አድርጉት ከይቅርታ ጋር
እ cancel አድርጉት እ?
ከይቅርታ ጋር ወንድሜ። ከዚህ በኋላ አስር ደቂቃ customer ኣችን መጠበቅ አይችልም።
ሄሎ ሄሎ
ትበሰማኝ አይመስለኝም። ሄሎ
አይ ብርሃኑ የላቸውም ዝም ብለው ነው የሚቀባ ቲና አይሰማም ቲቸር ይኸውልህ አዳምጠኝ። አስር ደቂቃ ከዚህ በኋላ መጠበቅ ስለማልችል ማለት ነው ትተውጣ ሽታው ትበላቸው ነው እየሰማሁህ እየሰማሁሽ አይደለም ስላለኝ።
እሺ እሺ እሺ
ሄሎ